Hello ኢንቨስት ቤት ሰላም ጤና ይስጥልኝ። withdraw አዝዤ ነበር።
እሺ፣ በዚህ በ- በደወልክበት ቁጥር ነው።
እ፣ አዎ አዎ አስቡት። አዎ
deposit ነው withdrawal ነው ያደረግከው?
withdraw withdraw ትላንትና እሺ።
ማታ ነው።
ትናንትና ማታ አዎ ስንት ብር ነው?
አስራ ሶስት እና ሁለት ነው ሶስት መቶ ብርም ብያሉ። ያው ሁለቱም አልገባ እሺ። ምን?